ጤና ይስጥልኝ አልኩኝ። ወሊሴ ባኮም ልርዳዎት።
ሄሎ ጤና ይስጥልኝ።
አብሬስተን ሰላም
ሁሉም ነገር እንኳን ልክ ያለው ላገር ማለት ነው። ስልክ ቁጥሬ
ምን አሉኝ?
እ?
ምን አሉኝ? ደመኛ ሄሎ
አበይ አዎ፣ አድርጎት አድርግቼ እስካሁን አልገባም።
እሺ፣ ደመኛችን screenshot የላኩልን በዚህ ቁጥር ነው አይደለ?
አ
እሺ፣ እኛ ጋር ደርሶናል። እንደነገርነው ባለሙያዎቹ አስተላልፈንልዎታል። ተሰርቶ እንዳለቀ እኛ ደውለን እናሳውቀውታለን።
እና መቼ ነው የምታስተላልፍልኝ?
ያው በሰዓቱ ማለት አንችልም። ማስተላለፍ አስተላልፈንልዎታል። ተሰርቶ የሚያልቅበት ሰዓት ግን እርግጠኛ ሆነን መናገር ስለማንችል ባለሙያዎቹ እንዳሳወቁን እኛ ደውለን እናሳውቀውታለን።
እና ልጠብቅ ነው።
አዎ ይጠብቁንና በተስተካከለ ሰዓት እኛ እናሳውቀውታለን። ይሰማውታል።